ደወሉ። ሄሎ ሄሎ ቆየ ቆየ።
ደግሞ ከቢዝነስ ነው የምደውልልህ።
እሺ እንትና ነው አይደለ? የሀረማያ እንትን ነው አይደለ? ማረግልህ ሀረማያ two አዎ፣ እሷ ምንድን ነው ነው? አዎ።
የመላኩን አይደለም የሀረማያ ነው።
የመላክ አይደለ የአለማያውም ብቻ በቃ አረማያ እዛው ላይ ነው ያለሁት። ምን ላይ ልላክልህ? ቴሌግራም ላይ አለ ንገረኝ ንገረኝ ልዬ ላስገባው እኮ። አይ ገና ልጠይቅህ ብዬ እኮ ነው። ምን ላይ ልላክልህ ልልክ ነበረ።
ቴሌግራም ቴሌግራም ላይ አለክ? እኛ ላይ አዎ ኤርሚያስ የሚል አለ።
አ እኔ እንጃ እኔ በሰፖርቱ ነበር ምን ምን ላላከው በድሮ ሰፖርት።
አ ስለዚህ ይሄ ያንተ ነው።
ይሄ ስልክ የኔ ነው ወይ ቴክ አ አይ ችግር የለም። እኔ ሴቭ አድርጌ አንዴ አይ ብዬ ከነገሩ እልክልሃለሁ።
አ ወይ አንዴ ከነገሩሽ አሁን ልጻፋትና ልውጣ እኔ ይሄንን ሴቭ አድርጌ ማለት ነው እ እዛ ላይ እሺ፣ እልክልሃለሁ። ችግር የለውም። ኤርሚያስ ብዬ ሴቭ አድርጌ እሺ።
ችግር የለውም።